Hello ጤና ይስጥልን Afriwork ምን እንርዳው?
እሺ ጤና ይስጥልኝ።
ይሻላል።
እንትን ፈልጌ ነበር part time ስራዎች አይቼ ነበርና እሺ sales ላይ part time ስራ ፈልጌ ነበር።
so ቴሌግራም ላይ ነው ያየሽው ስራዎችን? ወይስ አዎ እያየው ነበረ።
so ሲ register አድርገሻል bot ኡ ላይ Afriwork bot ላይ
አይ አላረኩ።
so እዛው ስራዎቹን ያየሽበት ቦታ ላይ apply or ያመልክቱ የምትል option አለች።
እሺ እሺ እዛ ውስጥ እሱን ስትነኪ ወደ bot ይወስድሻል። እዛ መጀመሪያ register ካረግሽ በኋላ ስራዎችን እዛው ላይ ነው apply ማድረግ የምችሉ።
እሺ so apply ስታደረግ CV ሽን upload ካረግሽበት በኋላ እዛው ላይ እነሱም የራሳቸው bot ስላለ ቀጥታ ይገባላቸዋል ለስራ ቀጣሪዎቹ ማለት ነው። apply ያደረግሽው ነገር አዎ እሺ so እዛ ላይ cover letter የምትል option አለች ወይ አራት መቶ ሀምሳ character ለምን ለዚህ position fit እንደሆናችሁ የምትል option አለች።
አዎ እዛ ላይ በደንብ በስርዓት ጻፊበት። job description ኑን ከ- ካነበብሽ በኋላ ለምን ለዚህ ስራ ብቁ እንደሆንሽ በደንብ clear በሆነ ወይ እሱ እሱ ላይ ጻፊበት።
እሺ እሺ እሺ ሌላ የሚያስቸግርሽ ነገር ካለ ግን ደውይልን።
እሺ እሺ አመሰግናለሁ።
መልካም ቀን።
እሺ አሜን።